ሄሎ ጤና ይስጥልኝ ቤተሰብ ቤት ራሄል ነኝ። ምን ልርዳው?
account transfer ማድረጌ ነው።
እሺ በዚህ ቁጥር ነው በደወልክበት?
አዎ።
እሺ ስንት ብር ነው?
አማ- አምስት አምስት ሺህ ብር ሁለት ቦታ አድርጌ የራሴው ብር ነው የላኩት። እምቢ አለ አልገባም ወደ እኔ
የራሴ ብር ነው የላኩት።
ማለት የራሴው ነው transfer ያረኩትና
እሺ ትናንትና ነው።
አሁን
እሺ አብርሃም አወል ነህ አይደለ? process ላይ ነው። እሺ ትንሽ ጠብቅ። transaction ስለሚበዛ ነው እየዘገየባቸው ያለው። ታገሱን ትንሽ
okay እንትን ጣረችዋል እ
አድርሰዋል አንቺ አዎ፣ አይ የእኛን approval የሚፈልግበት አይደለም። already ከኛ system ወጥቷል።
okay process ላይ ነው ያለው እና ይገባልሃል። ትንሽ ታገሰው።
አይ በቃ ልንገርሽ ብዬ ነው እኔ ልክ
እሺ፣ እሺ፣ እሺ። መልካም ቀን ይሁንልህ። እናመሰግናለን።
ለአንቺም እና እሺ